hello አቤት ቦነስ ነበረ ለቆልኝ ከሆነ ይል እስቲ እሺ ንገረኝ cashier code ኡን
አስር እሺ ዘጠና ሁለት እሺ ሰላሳ አንድ እሺ አስራ ዘጠኝ
እ፣ ቦነስ የለውም እሺ ሶስት ጨዋታ ነው ለምንድን- የወደቀብህ
አንድ ሶስት ሶስት አዎ የመጀመሪያ ብራይተን ከሆቫል አዎ፣ የምናምን ብራይተን የሚለው ነው።
የወደቀብኝ ብዬ ነበር።
ከዛ ሲኤስኬ አስራ ዘጠኝ አርባ ስምንት ሶፊያ ከክሩም ክሩሞ ጋርድ ምናምን የሚለው